ጤና ይስጥልን ዋሽንግተን ጤና ይስጥልኝ። እንዴት ነሽ?
እግዚአብሔር ይመስገን።
አለሁ። ዶክተር አብዱ እባላለሁ። ከእንትን ነበር የምደውለው ከደብረ ብርሃን ሐኪም ግዛው ሆስፒታል።
እሺ
አንድ patient ልልክ ብዬ እ፣ እንትን CT abdominal CT እ፣ abdominal CT without ነው የሆነ እንትን ነገር አላት።
without contrast ነው።
አዎ without contrast abdominal CT without contrast ስንት ነው? ስንት እንዘጋጅ?
ዋጋውን ነው?
አዎ እሺ ሁለት ሺ ሰባት መቶ ብር ነው።
ሁለት ሺህ ሰባት መቶ አዎ OK። contrast ካስፈልጋት ስንት ነው የምትጨምረው? ማለት
ወረቀቱ ላይ without አይልም።
ወረቀቱ ላይ አይ in case ምናልባት አይቶ እንትን አይተው ድንገት የሚ- የሚወስኑት ነገር ይኖር የለ in case ካስፈለጋት with contrast ከሆነ የሚሆነው ስንት ይሆናል? ሰባት ሺ ስድስት መቶ ነው የሚሆነው።
ሰባት ስድስት መቶ አዎ
በቃ ስንት ይዘን እንሂድ ስላሉኝ እስ- confirm ላደርግላቸው ብዬ ነው።
እሺ እሺ አመሰግናለሁ።